Minuutin esitellen pystyt.
Hello.
Hela Avit.
Ana Ashley.
Abristille.
Eten. What boss ora fortune aska babran biran. Alga bamaro.
ወደ ቤት ወርቅ ቤት ይባላል።
አካውንት ነው አዎ በር በርሱስ ላይ ነው።
ፕሮሰስ ላይ የሚል ከሆነ በቻፓ ነው ይዝዶ ያረከው።
አዎ መቼ ነው ይዝዶ ያረከው?
እ? አሁን ቅድም አ፣ ግማሽ ሰዓት አሳየን።
ይገባልሃል። እሺ ቻፓ ሲስተም ትንሽ ስለሚቆይ ነው። እሺ እ?
ቻፓ ትንሽ ስለሚቆይ ነው። እሺ ፕሮሰሲንግ የሚለ ይገባል። እሺ
ይገባል። ትልቅ ቤት ደራዊ ሳይደርስ
አዎ ግን ይኸው ቼክ ነው አግኝ- አንድ ሰዓት ይቆያል እኮ ምንድን ነው ቅድም ደግሞ ወደ ሌላ ነገር ነው።
አዎ ቻፓ ሲስተማችሁ ትንሽ ይቆያል። ፕሮሰሲንግ የሚለ ለዛ ነው። እሺ ይገባልሃል።
እሺ ወደ ቦርስ ይመልሳል ወይ ወደ አካውንት ይመልሳል?
አይ ወደ ዊዝድሮ ወዳረክበት አካውንት
አዎ እሺ ብሎ ካስከት ከተሪ ግን እሱ እሱ እሱ ግን እሺ ናሽ አዎ ራይ ከመይ እሱ ግን